እዚህ ጋር አውጥቼ እንደዚህ ይነበሩት ነገር እኔ እዛ አስተውሽቄ እግሬን ይዋስ ብዬ አስብዬ አስብዬ ሶፋ ላይ እጄ ተኝ
ነው ወይማ መሰለሽ ፊትሽን የላክሽው ዳግም ነው የሚያስፈራ ፊት በመድኃኔዓለም ወልደ መንፈስ ቅዱስ ዳግም ነው የዳግም ስራ ያበሻ ቀሚስ አሳለዋለሁ ፊቴን ያለሳል እ፣ ታዲያ አይታለ እ፣ እምቢ አለኝ በእናትሽ ቆይ screenshot አድርጌ ላክልሽ እ?
screenshot አሁን ለኩት አሁን የሆነ ነገር ሊያ- ሊያሸበ- ሊያሸበሽብልኝ ነው ምናምን እስቲ ያላየሁትም እኮ ልላክልሽ ቆይ ከፈልሽ እንዴ ታዲያ አልከፈልኩም እንዴ እ፣ አንቺ ጋር እንዴ ብር ያለው እ፣ እኮ እስቲ ሌዎች እሺ